Hello? Hello? Hello? ሄሎ ሰላም ጤና ይስጥልን ቴሌብር ሄሎ ምን ልርዳዎት hello አቤት እሺ የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባልዎታል ቴሌቪዥን subscribe ሲያደርጉ በየቀኑ ከሆነ የተመዘገቡት ሁለት ብር ይቆርጥብዎታል ትኬት ይሰጥዎታል በትኬቱ ደግሞ እርስዎ game ኦችን መጫወት እድልዎትን መሞከር አቤት ኮከብ 985 መሰላል ብለው ይደውሉ ስድስት ቁጥር ላይ ለማቋረጥ የሚል አለ